ጤና ይስጥልኝ ንዩ ስፖርት ነው የምንረዳዎት?
ደህና ነህ? ሰላም ነው?
እግዚአብሔር ይመስገን።
አሁን እንትን ባለፈው የሚላክበትን ነገር አለ በቴሌግራም እስካሁን አልተታከልም። ደግሞ በቃ ወደ አምስት ቀን እየደረሰ ነው። ምንድን ነው ችግር?
አልገባኝም ያሉት ነገር
እናንተ ጋር የሚ- በቴሌግራም የሚ- የተላከበት ነገር አለ የሚታወቅ withdraw ም deposit
አለ ለምንድን ነው balance ኡ አልተታዩም እዚህ ጋር ማለት ነው።
okay block ሆኖበት ነው።
አዎ እንደዛ ነው። ግን አ፣ ማን ነው ስለዚህ የሚለው ስሞት ቴሌግራም
እ ጋዶች
ማን?
በቴሌግራም የተላከበት አዎ
በእንትን እዚህ እ፣ እንትን ስሙ ስሙ ስሙን ነገ ስሙን ይንገሩኝ።
የኔ ስም ነው አዎ የቴሌግራም ስሞትን
እ፣ ስሙ ስሙ የለም ቁጥሩ ነው ያለ ዘጠኝ ሰባ ስምንት ነገር ወይ እኔ ዜሮ ስድስት ያልኩት እርስዎ የሚጠቀሙበት የቴሌግራም account ስሞትን ነው ያልኩት። ደንበኛችን የራስዎትን ስም የራሴ ነው አዎ ጋዶች ነው የሚባሉበት ባዶች አ፣ በስልክን የ- የኔ ስልክ ላናገርበት ይንገሩኝ እስኪ ሄላ spelling ኡን ይንገሩኝ የስሞትን G A T
D
G ነው G እሺ
A
A T
እሺ
W
okay
G A T አንድ W እያየሁት ነው ደንበኛችን እያየሁት ነው ከትላንት ወዲያ ነው ያስተላለፉት አዎ
እሺ በድጋሚ አስተላልፍ ይሉታለሁ ስናገኝ ስለምናሳውቆት በትዕግስት ይጠብቁን
እም፣ ዛሬም ይታከላል ግን ከተስተካከለ እናሳውቆታለን
እሺ